እምም।
Fortuna Mendoza.
hello hello፣ አቤት ሰላም ነው?
እግዚአብሔር ይመስገን።
እንዴት ነሽ? እንትን ብር withdrawal አድርጌ አልገባልኝም። ትላንትናም በቴሌግራም ላክ ብላችሁ ልኬ ነበር፣ አልገባም እስካሁን።
okay መልስ ስናገኝ እኮ ደንበኛችን እዛው ቴሌግራም ላይ እናሳውቆታለን። እሺ የሚ- የሚመልስልን አካል ሰርቶ እስኪጨርስ ድረስ በቃ አልመል- አልመልስላችሁ አልመልስ ብላችሁኝ እኮ ነው የደወልኩት። አሁን አላየነውም።
አ ማን ነው የሚለው የቴሌግራም ስሞት?
መላኩ ሰባ ሁለት ቤት ነው።
መላኩ አሰፋ ነው አ
እኮ ስልክ ይላኩልን ብለን እኮ አናግረንዎታል። ያ ማለት አስተላልፈንልዎታል።
አይ- አይ- አልገባልኝማ። ቢገባልኝ እኔ ማለት አስተላልፈንልዎታል ማለት ወደሚሰራልዎት አካል ነው እንጂ ወደ እንትኖት አይደለም። ፈተነዋል ሳይሆን እንዲፈታ አስተላልፈናል። ተፈቶ ሲያልቅ ደግሞ እኛ ደግሞ መልስ እንሰጡታለን እዛው ቴሌግራም ላይ።
ገባኝ። እሺ እሺ እሺ